እያወራሽ ነው።
ሄሎ ሄሎ
ሄሎ ሄሎ
ጫጫታ ውስጥ ነው መሰለኝ ደንበኛችን። ከጫጫታ ወጥቶ ይደውሉ ወይ
እ እንትን ነበረ የሆነ እ እንትን ነው አይደል? ይሄ ሁሉ ስፖርት አዎ
እ account የሆነ ከፍቼ ነበር በሆነ ስልክ ቁጥር እና በ balance አለቀ ብሎኝ ነበረ።
እ balance አለቀ ብሎኝ ነበረ።
ምን የውጤት ነው?
አይደለም በ- ብር ነበረኝ ለው ላይ እንደገና ብርም ገቢ ሳደርግ ብሩን block አድርጎታል። እንትን አይልም
አልገባም።
አያስመድብልኝም አያስመድብልኝም።
እሺ account ኦን wallet የሚለው ላይ screenshot አድርገው ቴሌግራም ላይ ላኩልን።
account ኡን
እም?
ምን አልሽኝና ቴሌግራም ላይ እ የ wallet ኡን screenshot አድርገው ይላኩልን። wallet ኡን ሂሳብ የምትለዋል okay እሺ